ጤና ይስጥልኝ ጉዳይ ነው የደወሉት ሀና እባላለሁ እባክዎ ምን ልርዳው
ጤና ይስጥልኝ እመቤት ይሄ ስቶቭ ምናምን ብላችኋል ምጣድ የሚሰራ አላችሁ ሰራተኛ የእንጀራ ምጣድ እና የዳቦ ምጣድ አዎ አዎ
አላችሁ ግን እቤት ድረስ መጥተው ነው የሚሰሩት እቤት እቤት መጥተው ነው የሚሰሩት እ አዎ እዛ ቤት መጥተው ብልሽቱን አይተውት ነው የሚሰሩሎት እቤት መጥተው okay ያሉበት okay።
ቦታ መጥተው okay እ ነው የሚሰሩሎትኝ እንደዛ ነው ም።
አድራሻውን ይነግሩኛል እና ብልሽቱንም ይንገሩኝና ብቁ የሆነ ባለሙያ እንድልክሎት okay okay በቃ እሺ እደውልላችኋለሁ እሺ ነው ቆንጆ እሺ እሺ
እሺማ እሺ መልካም ቀን